ይሄን በሽቤት ቤቲ ነው የምንረዳው።
አብሮ ይስጥልኝ። እንትን ካሻዎት አዝዤ ነበረ ስልኬ ላይ ዊዝድሮ ነው።
ብዙ ድሮ ማለት ነው።
እሺ አንዴ ጠብቀኝ።
እሺ
ሄሎ ጤና ይስጥልኝ ቤት ቤት አብሮ ይስጥልኝ።
ሰላም ምን ልርዳ?
ኦኬ እንትን ዊ- ብዙ ድሮ አዝዤ ነበረ
እሺ
እና አልደረሰኝም።
okay አሁን በደወልክበት ቁጥር ነው ቤት ቤት የምትጠቀመው?
አዎ በዚህ ቁጥር አራት ሺህ ብር okay እሺ check እያደረኩልህ ነው።
እሺ እሺ
አራት ሺህ ብር ነው አይደለ?
አዎ አዎ
ወደ ቴሌ ብር ነው አይደለ? ዜሮ ዘጠኝ ዘጠና አንድ አዎ።
አርባ ሰባት ዘጠና ሰባት ሃምሳ ሰላሳ ዘጠኝ ሰባት ሃምሳ ዘጠኝ አዎ አዎ confirm አድርጌልሃለሁ
እሺ ይደርሰኛል
እ
ይደርሰኛል አሁን አዎ okay፣ check ደርሶኛል።
አድርገው ገብቶልሃል።
ይደርሰኛል ይደርሰኛል thank አመሰግናለሁ እሺ እሺ መልካም ምሽት።
መልካም ምሽት